Hello ጤና ይስጥልኝ። መለስ ቴሌቪዥን ለማቋረጥ ነበር።
ምን አሉ?
አገልግሎት ቴሌ አገልግሎትን ለማቋረጥ ነበር።
እሺ ኮከብ 985 መሰላል አድርገው ደውለው ስድስት ቁጥር ይንኩ። ኮከብ 985 መሰላል አድርገው ደውለው ስድስት ቁጥር ይንኩ።
ኮከብ ስምንት
ሌላ
አዲስ ቁጥሩን እስኪ አንድ ጊዜ ስም ቁጥሩን እስኪ ኮከብ ስምንት
ምን መቶ ሰከንድ ነው ወይስ ቴሌቪዥን ጌም? ሌላ አገልግሎትን ለማቋረጥ ነው።
ምን አሉ?
ማቋረጥ
ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይላኩና ስድስት ቁጥር ለማቋረጥ የሚላለ እሱን ተጭኖ ያቋርጡ።
እሺ